ሄሎ ሄሎ፣ መልሼ ወይ።
ሉት ከችብችብ
እሺ እሺ እ አይሆንም። ያው ማውጣት አንችልም። በቀኑ ነው ማውጣት የምንችለው። አውርቼ እሺ እሺ ቅዳሜ እሺ ጠዋት ይወጡልኛል።
አው የት ነው የእርሶ ሎኬሽን?
ሎኬሽን እዛው ገርጅሮ ባዳቦ ጋር እዛው በቃ ስቶራቸው አካባቢ ስለዚህ ችግር የለውም ያውጣሉ። ቅዳሜ በቃ ዛሬ አሁንም አዞንም እንደዛ እሺ
እሺ ማለት ነው።
እሺ፣ አመሰግናለሁ።
መልካም ቀን። እሺ፣ እናመሰግናለን።